Investigatör ነኝ።
ድራይቨር ሄሎ፣ ወዬ ይሰማኛል።
ድራይቨር ነኝ። ኦርደር ይዤ ነበር እሺ
እና ሜኑ ስለተስተካከለ ምናምን አግኝታ ቤት እ
ሜኑ ተስተካክሏል። በእንደዚህ አይነት ዴን ደውለህ እንዲስተካከልልህ ነግረህ ነበር?
አይ
ሌላው hello hello
እኩል ንገረኝ እስኪ PIN- አምሳ ዘጠኝ ዘጠና ሰባት እ
አምሳ ዘጠኝ ዘጠና ሰባት አምሳ ዘጠኝ ዘጠና ሰባት ምን ሆኖብህ ነው አሁን menu menu ተስተካክሏል። application ኑ ያለው meal ብር እኮ PIN ኑ ተስተካከለልህ አሁን ምን ሆነብህ
አንድ ስሚ፣ በትክክል ስሚ፣ እ በትክክል ስሚ። የምግቡ ብር የለም
እኮ እሺ ምን ሆኖብህ ነው ምግብ ቤት ውስጥ ገብቼ
እ እሱ ተስተካክሏል። እሱ ሳይስተካከል አናዝም ተብዬ ነበር።
okay ምግብ ቤት ም- እንትን ጨምረዋል ብር ጨምረዋል አዎ ትክክል።
እኮ ታ- ታዘዋል ግን
እኔ ጋ እጅ አልታዘዘም፣ እጅ አልታዘዘም፣ ፉአድ ነህ አልታዘዘም። አዎ
አልታዘዘም እሺ ፉአድ አ- የምትለኝ ምግብ ቤት ምግቡን አልሰጥም ነው ያሉ ገንዘብ ስለጨመሩ አዎ ይስተካከል ብለው ነው።
ካልተስተካከለ አናወጣም ነው አይ ማቢያውን እንሰጣለን ይስተካከል ንገራቸው ተብዬ ነው።
ለሌላ ጊዜ አዎ እንደዛ መሰለኝ።
ያንተን ይሰጠዋል የኔን እሰጥሃለሁ ደግሞ
እሺ ፉአድ እንትን እ- እኔ ደውዬ ቼክ አደርጋለሁ እሺ እሺ